ጤና ይስጥልኝ Best Bet
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ነው?
አለን አለን። ሰላም ነው?
ዲቦራ ነው ማግኘት እችላለሁ?
እ ዲቦራ ስልክ እያወራች ነው። አንዴ እሺ በቃ እንደዛ ከሆነ አንቺ አድርጊልኝ እሺ።
እንትን withdraw confirm አድርጊልኝ።
Best Bet ስልክ ቁጥር የደወልክበት ነው?
አዎ በዚህ ብር ነው።
እሺ። ስንት ብር ነው?
እ ሰላሳ ሰላሳ ሺህ ብር ነው። አምስት አባ እሺ ጠብቀኝ አንዴ። ቴሌብር ቁጥር የደወልክበት ነው አይደለ? እሺ confirm እያደረግኩልህ ነው።
እሺ
hello
ወይ አሁን ገብቶልሃል። እሺ ለደወልክ እናመሰግናለን። መልካም ቀን። እሺ እሺ ሰላም እሺ